ሄሎ ሄሎ ራንክ ቆዳ ክሊኒክ
አዎ አመሰግናለሁ እባክሽ ለነገ እንትን ቀጠሮ ለማስያዝ ነበር ለመቼ
ለነገ
ለነገ ሙሉ ነው ለአርብ ላይ ያዘልህ
ለአርብ okay እሺ እሺ እ?
እሺ
እሺ፣ አርብ ስንት ሰዓት ላይ ያዘልህ አርብ እስከ ሶስት ሰዓት ደርሳለሁ ይቻላል ከሁለት ተኩል እስከ አምስት ተኩል
በቃ ሶስት ሰዓት ተኩል ድረስ
ሶስት ተኩል እሺ፣ አዎ።
ስልክ ቁጥር ንገረኝ
ዜሮ ዘጠኝ ሀያ ሁለት ሀያ ሁለት ሀምሳ ስድስት እሺ
ሰማንያ ዘጠኝ አስራ ስድስት
ስማለሁ
አሸናፊ መለሰ እባላለሁ ልጄን ነው ማሳከም አዎ ሶስት ተኩል አዎ ልጄን ነው ማሳከማት እሺ ኦኬ ሄሎ ሄሎ ሌላው ይዤልሃለሁ ይዘሽልኛል ቁጥር አዎ፣ የሚሰጥ አርብ ነገር ሶስት አለ ሰዓት- አርብ ሶስት ሰዓት ተኩል ይዤልሃል እሺ በቃ አመሰግናለሁ እመጣለሁ እሺ እስከ ሶስት ተኩል እዚህ መድረስ አለብህ ወሎ ሰፈራ አይደለም ለቡ እ፣ ለቡ ለቡማ ኦኬ ነው ነው እኔ እዛኛው መስሎኝ ነው Okay እሺ እዛኛው ደውልላቸው በቃ ዜሮ ዘጠኝ አርባ ሶስት ሀምሳ አርባ ሶስት ሀምሳ ሀምሳው ላይ ነው አዎ
እሺ እሺ